ኃይለ ቃል ይስጥልኝ።
አብሮ ይስጥልን። hello
አቤት አይሰማም?
ይሰማል። Donkey Tube ነው የደወሉት። ምን ልርዳዎት?
እ አይ ህፃን ለመጠቆም ነበረ።
እሺ እ ስንት አመት ነው?
እ አራት አመት
እሺ እሺ፣ ስሙን ይንገሩኝ። የህፃን አራት አመት አይቻልም?
እ ይቻላል። አምስት አመት እና ከዛ በታች ነው የሚቻለው። እና ስሙን ይንገሩኝ።
ብስራት
ማን?
ብስራት።
ብስራት።
አዎ
እሺ፣ ብስራት ማን?
ብስራት እያየው
እሺ እ ስልክ አለዎት? የቤተሰቦቹ ስልክ ቁጥር
አዎ ይሄንን ስልክ መያዝ ትችያለሽ።
እኮ የእርስዎንም እይዛለሁ ዳ- ህፃኑን የምናገኝበት ስልክም ያስፈልጋል። እ እሺ፣ አንዳንድ ዜሮ- ጥያቄዎችን ስለምንጠይቅ እሺ ዜሮ ዘጠኝ አስራ ሁለት
አስራ ሁለት ሰባ አምስት